ጤና ይስጥልን።
ጤና ይስጥልን። ፍትሁን ፊዚዮቴራፒ አዎ
ሀዊ ነኝ። ከዊ plus technology solutions ነው የምደውልልሽ።
እ፣ አሁን እነሱ የሉም። እ፣ ስልክ ልስጥሽ?
እሺ የእሱ ስልክ እም፣ እሺ፣ ቆይ ዜሮ ዘጠኝ እ፣ አስራ ሶስት አይደለም፣ ቆይ የ- በራሱ በእጁ አሀ የቢሮ ነው ደግሞ ነው። በቃ በስልክ ዜሮ ዘጠኝ አስራ ሶስት እም፣ ሰላሳ ስድስት እም፣ ሀምሳ ስምንት ሀምሳ ሰባት ሀምሳ ስምንት ሀምሳ ሰባት
እም፣ እሺ እሺ አናግር አመሰግናለሁ።
እሺ